አድማጮች ቢጂአይ ኢትዮጵያ ቤተልሔም ነኝ። እባክዎ ምን ልርዳዎት?
ጤና ይስጥልኝ ቢጂአይ
አብሮ ይስጥልን።
ከገርጂ ኦሮሚያ ገበያ ነው የምደውለው። የዛሬ ሳምንት እንደዚሁ መጥቶ የመስመር ኃላፊ ለግማሹ ሰጥቶ ለግማሹ ቀጥቶን ሄደ። ዛሬ ደግሞ እልካለሁ ብሎ መጥቶ መዝግቦ ሄደ። አሁን ደግሞ ላክልን ላክልን፣ ይኸው ጠዋት ሶስት ሰዓት ጀምሮ እስካሁን ድረስ አላክም። አሁን መጨረሻ ላይ ስንደውልለት ስልኩን ያጠፋል። ይሄ መሆን አለበት መሆን የሌለበት ነገር እየተሰራ ነው ያለ።
እሺ ደንበኛ የቢጂ ID ዎትን ይነግሩኛል?
አቤት የቢጂ አይ ቁጥሮትን።
የቢጂአይ ደብተር ላይ ልይናል እንደ እሺ እሺ
እሺ